ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን።
ይህን አንድ ማታ በስን ተጫውቼ ነበረ። እስካሁን እዛ ላይ ራሱ አልወረደም።
እ
ቤት ቤት የተጫወትኩም ማለት ነው።
እሺ
ትናንት ማታ የላኩት አልወረደም እስካሁን።
okay። ምንድን ልከህ ነው? withdraw
ቤት ቤት ነው። hello እሺ። በዚህ ስልክ ነው? ይሄ ነው ቤት አዎ ቤት አዎ ስልክ?
አዎ አዎ በዚህ ስንት ብር?
አዎ በዚህ ቁጥር hello ስንት ብር? ስንት ብር ነው አባ?
አንድ ጊዜ ስምንት መቶ አንድ ጊዜ ደግሞ ሶስት መቶ ሁለት ጊዜ ነው የላኩት።
እሺ። እሺ። ሁለቱም process ላይ ነው ይገባል። እሺ።
እሺ በቃ እሺ። መልካም ቀን። እሺ።
አመሰግናለሁ።